hello ሰላም ጤና ይስጥልኝ። እንዴት ቤት ሰላም ነው?
አለን። ምን ነበር?
withdraw አድርጌ ነበር አልደረሰኝም።
እሺ ስማ
ሄሎ
ሄሎ ጤና ይስጥልኝ።
ሰላም ነው? withdraw አድርጌ አልደረሰኝም ነበር።
እሺ ስልክ ቁጥር ንገረኝ። የቤስት ቤት ሀያ ሰባት ሀያ
ሀያ ሰባት ሀያ ዘጠና ሰባት ሰማንያ
መቼ ነበር ያደረከው?
ማታ confirm ምናምን ነው የፈለገው።
እሺ እሺ ሁለቴ አስር ሺህ ሁለት ሺህ ሁለቴ ደግሞ አምስት ሺህ ብር አይደል?
አ- አምስት ሺህ አምስት ሺህ እሺ ዘካሪያስ ዝናቢ ወደሚል ቴሌብር አካውንት ዘካሪ ዝናብ ያው እሺ እሺ ሁሉንም አሳልፌ ላለ ከዚህ ደቂቃ በኋላ ወደ ቴሌብር አካውንት ይገባሉ።
እሺ እሺ እሺ መልካም ቀን